ወይኔ እንዴት ነሽማ? ሰላም ነው? አንተነህ አቤኔዘር እባላለሁ። ከሐዋሳ ነው የምደውለው።
እሺ አቤኔዘር፣ እንዴት ነሽ? ሰላም ነው አይደል?
እግዚአብሔር ይመስገን።
አለን። የአንድ ሰው ታሪክ ላይ ተመዝግቤ ነበረ። መልሰህ አስታውሰኝ ብለውኝ ነበር።
መች ነበር የተመዘገብከው አቤኔዘር?
ትላንትና ነው፣ ግን መልሰህ ካላስታወስክ አንችልም ብሎኝ ነበረ። ለዛ ብዬ ነው መልስ የደወልኩለት።
ማን ያለ እንደዛ?
አሁን አይ ትላንትና ስደውልለት መልሰህ መልሰህ አስታውሰን ልንረሳ እንችላለን አለኝ።
በዚህ ነበር የደወሉት?
አዎ በዚህ ስልክ አባይ እማዬ
ችግር የለም። እሺ ልመዝግብህን ማስታወስም አይጠበቅብህም ወረፋ ስለሆነ አቤኔ እሺ ራሳችን እንደውልሃለን። ይቅርታ በጣም እሺ ስለተፈጠረ ነገር እሺ ስምህ ከሐዋሳ ማን ነው ልበል?
ከሐዋሳ ነው እም፣ የምደውለው። አቤኔዘር ጌቱ ነው።
እሺ
hello እሺ አቤኔዘር ጌቱ አዎ እ፣ አድራሻ አዋሳ አይደለም?
ሐዋሳ ነው ሐዋሳ
እሺ ስልክ ላይ አቤኔ ዜሮ ዘጠኝ ሰማንያ አምስት
ዜሮ ዘጠኝ ሰማንያ አምስት አስር
አስር ዜሮ አራት
ዜሮ አራት ሰላሳ አንድ ሰላሳ አንድ
አዎ እሺ አቤኔ እንደውላለን። እሺ ትንሽ ወረፋ አለበት ግን እንደውልልሃለን።
እሺ አመሰግናለሁ እናቴ።
እሺ አሜን። መልካም ቀን። ሰላም ሁኑ።
ስልካችን እጠብቃለሁ።
አሜን።
እንግዲህ እንደዚህ እሺ አሜን። አብሮሽ ሰላም ሁኑ።
ነው።